ቤርሳቤነኝ
ሄሎ ቤርሳቤነኝ። አቤት።
ኤልሳቤት እንዴት ነሽ?
እግዚአብሔር አሉ ይመስገን።
ዘጠና አራት ሀምሳ ቲኑ አምስት ያስተካከለኝማ ስንት ነው ያልከኝ?
ዘጠና አራት ሀምሳ ዘጠና አራት ሀምሳ አ
ማነው ስምህ?
ጆን
ጆን። እሺ አይልሃለሁ።
እሺ